መሰረት ነው የምታዘዝ ሄሎ
ወይ መሰረት ነው የምታዘዝ መሰረት መብራት ጠፋ ሰባ ሰማንያ እንትኑ ማለት ነው ኦርደሩ እና ካንስል ይሁን ነገር አለች።
እኮ ሰው ነግሬሃለሁ እኮ ደውዬ ያስረዳው ካረል በደንብ ኃይሉ አረ ትእዛዙ ነኝ
እ እኔን አይደለም ትእዛዙ ነኝ።
ትእዛዙ አዎ
ሰባ ሰማንያ ነው ያልከኝ። ትእዛዙ አዎ፣
ምግብ ቤት ነው መብራት ጠፋ ያለችህ።
አዎ በርገር ቤት በርገር ቤት ነው። እሺ አዎ፣ እንትን ደውዬ መድረሳ check ይደርስ- ላርግና፣ እሺ ምግብ ቤት ደውዬ check ላርግ። እሺ ትእዛዙ እሺ እሺ እሺ